hello ወይ እንዴት ነህ?
ሰብሌ አለን እግዚአብሔር ይመስገን። ሰላም ነው?
አለሁልሽ። ሁሉ ሰላም?
እንዴት ሆነች በእናትህ?
ደህና ናት፣ እግዚአብሔር ይመስገን። ምንም እንዴት አትልም።
ናት? ለውጥ አላት ከትላንትና?
አዎ ይመስገን፣ ክብሩ ይስፋ። ምንም አትልም፣ ደህና ናት፣ እግዚአብሔር ይመስገን። አዎ እዛው ናት?
አዎ፣ እዛው ናት፣ እዛው ናት፣ ግን ደህና ለውጥ ናት።
አላት? ምን ምን ለውጥ አ አላት?
ለውጥ አላት። ትንሽ ምግብ ላይ ነው አልደፍር ያለችው።
አይደል?
አ ለሱ የሚተኩ ነገሮች ፈሳሾች ምናምን እንደዚህ የተፈሩት ምናምን ላይ ስጧት ተብለናል።
አዎ።
እ፣ ደህና ናት። እንደዛ እንደዛ እየሞከረች ነው። እግዚአብሔር ይመስገን።
እንትን እሳ ምንድን ነው ስሙ? ይሄ ቮሚት የሚያደርጋት ነገር እሱ ነበረ። አሁን ደግሞ ከተወሰነ ሰዓት በኋላ ይሻላል። ደህና ነው።
አሀ፣ ተመልሶ እግዚአብሔር መጥቷል?
መጥቶ ነበር ጠዋት አካባቢ አንድ ጉርሻ ጎርሳ ወደ ላይ ማለት ምናምን ነበረ።
አዎ።
አሁን ደግሞ ምግቡን ትተን የኢት fruit ምናምን እንትን ስንላት ደግሞ ትሻላለች። አሁን ትንሽ አይደል?
ዝም ብሎላታል። አ አ ስለዚህ እንደዛ ከሆነ በቃ እሱን አጠናክረን መቀጠል አለብን ብለን አሰብን። ሐኪምም አዎ።
እንደዛ advice አደረገን። ሆዷ ላይ አዎ።
የሚቀመጡ ነገሮች አብዙላት፣ ችግር የለውም አሉ።
በቃ ይሁን።
ስለዚህ እንደዛ እናደርጋለን።
በቃ አይዞን። እሺ እሺ እሺ፣ thank you ሰብሌ።
እኔ እሺ የምልህ አዎ ግን ይሄ የባህሉንም አትተዉት ጥጌ።
አዎ፣ እዚህ እንደዛ አይነት case ያላቸው አሉና እ ማር እ፣ ይሄ ምንድን ነው ጁሶች እ እ፣ ቾኮሌት እንደዚህ እንደዚህ ማርጉላትና እ ከዛ በቃ እንትን ይላሉ አሉ። አሁን እሱ እዚህ ጋር እኮ ትንሽ ቢረጋጋልን አሁን አዎ ያልሽውን ነገር ነበር እኛም ያሰብነው። ብዙ ሰው አዎ እሱን ይሄ advice ችግር ነው እያደረገን ያለው።
አይደል መሰለህ። ብዙ ጊዜ አሁን ያለችበት ትንሽ ካገገመች የባህሉን አዎ፣ መሞከር ጥሩ ነው።
እንደዛ እያሰብን ነው። እንደዛ በቃ ነው አይ ያሰብን። ዛሬ ቀን አይ እስኪተዋልና እ I hope አዎ ወይ ሰኞ ምናምን ሊያስወጡን ስለሚችሉ አዎ ከዛ በኋላ ወደዛ ትኩረት እናደርጋለን።
በቃ እሺ። መልካም በዓል።
እሺ በቃ እሺ፣ እደውላለሁ።
thank you ለላ። እሺ አይዞህ።
ሰብሌ፣ thank you በጣም እሺ እሺ እሺ።
ሰላም ሁኑ። ሰላም ሁኑ።